ጤና ይስጥልኝ። ሆሊስ ፖርት ነው። በአካል ሚወጣው
ልክ ያለው ቴሌግራም ላይ
ስናገኝ ቴሌግራም ላይ ስለሚሰጡት
እ
መልስ ስናገኝ ቁሳቁስ የምናሳውቀው በትንሽ ይጠብቁ።
ትናንትና ነበር የላኩት እና ዛሬም አልመለሱልኝም።
ማን ነው የሚለው ስሞት የቴሌግራም
ኤኤም አሙዚ ነው ኤኤም ነው የሚለው
ኤኤም ነው አ
ኤኤም በቃ
አ ኤ ኤ ፖይንት ኤም ነው የሚለው ቴሌግራም ላይ
ኤኤ ፖይንት ኤም
አይደለም ኤ ፖይንት ኤም
ኦኬ
እ
ስንት ብር? አራት መቶ አርባ ብር ነው።
አ አ
እ ስልኮትን ይላኩልን። እሺ ስልኮትን ይላኩልንና አንድ ላይ እናስተላልፋለን።
እኮ አሁን እያወራሁ ነበር አል- አልመለሱልኝም ነው ያልኩት እኔ።
ይላኩልን አሁን ስልክ ቁጥሮትን ይላኩልን እዛው ላይ በቴሌግራም አዎ